الشبال قبله قبله ኧረ እኔስ ናፍቆኛል ጉበሎ የሸበሎ ወጣት ጉበሎ ኧረ እኔስ ናፍቆኛል ጉበሎ ናፍቆኛል እናንተው ሰው በሰው ይገኛል ሸበላው ሙሽራ ቁበለ እንቁበለው ሙናየነ ቁበለ መገን መገን አብሮ አደግ ልጅ እንደነህ ቃናዬ ቃናዬ የኩሪያችን ውሃ ማስቀናጫፊያችን እየሸጡንን ቁጭ መገባበዣችን የጎጆ ሰንበሌጥ ስብሰባ ጎልላት ቅጠልና ቁበት የሚጨስበትን ውሃ የማለዳ ፀሐይ ጎህና ጀንበሮ መገናኛችን ተድላችን ነበረ ተሸክመ ስንሄድ ገበያ እምቧይ ተወራውረን ሲሻን መተያያ መተያያ የሸበሎ ጉበለ ጉበለ ኧረ እኔስ ናፍቆኛል ጉበለ የሸበሎ ወጣት ጉበለ ኧረ እኔስ ናፍቆኛል ጉበለ ሰው ይገኛል ሸበላው ሙሽራነ ጎበለ ጎበለው ሙናዬ ጎበለ መገን መገን አውራደቅ ልጅ እንደነህ ቃናዬን ቃናዬን መችማ ጎደፍ ሆነህ የታመምኩት አይኔን መችማ ሽማል ሆነ እንከት ያልኩት ጎኔን እምም ደከም አስክልህ ትቼው ሰውነቴን ስና ፍቃዳለሁ አንተውንና እናቴን እናቴን አንተንና እናቴን አንተንና እናቴን ማለዳ ፀሐይ ጎህና ጀንበሮ መገናኛችን ተድላችን ነበረ ስንሄድ ገበያ እምቧይ ተወራውረን ስሻን መተያያ መተያ ኧረ ገዳሙን ኧረ ገዳሙን